hello
እ- ሰላም።
አለን አለን።
እሺ ከቴሌዊን ነበር ምደውልልዎት።
እህ
እሺ እ፣ ቴሌዊን game ተጫውተው እ፣ አምስት ሺህ ብር አሸንፈው ነበር እና ከዚህ በፊት አዎ።
ደዋ- ደጋግመን ብንደውል ስልክ ስልኮ- ስልክዎትን ልናገኝ አልቻልንም ነበር። switch off ነው ይላል። ቴሌዊን game ይጫወቱ ነበረ?
እሺ hello?
እሺ። እ- ይሰማል? አማርኛ ወይስ አዎ።
ሌላ ቋንቋ የመናገር ይችላል?
እ?
አማርኛ፣ ኦሮምኛ ምን ቋንቋ ነው የሚችሉት?
ለመርድ